ጤና ይስጥልን ሙስጠፋ።
ሰላም ጤና ይስጥልኝ። እንዴት ጤና ይስጥልን።
ሰላም ሰላም ይሰማል።
ምን ልርዳዎት?
ቲክቶክ ላይ አንድ high roof አይቼ ነበር እና ዘጠና ሶስት ሺህ ብር
ሁለት ሺህ ስንት ሞዴል?
ሁለት ሺህ አስራ ሁለት ሺህ ስንት?
አስራ አምስት አዎ አለን ሶስት ነጥብ ስምንት ሶስት ነጥብ ስምንት አዎ
መልካም እሺ ቼክ ለማድረግ ነው ዋጋው እሺ